ትመርጫለሽ? ሄሎ ጤና ይስጥልኝ ቃል ኪዳኔ ከቤት ቤት ምን ልርዳው?
ቤት ያለሳለም ምን አሉኝ?
ቤቴ ላይ ምን አገናኘ?
እሺ
ሰላም ወይ ቤት ወይ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለሁ ሰለሞን ይሄ ዲስክ የላኩልሽ አሁን ቴሌግራም ላይ እሺ እሺ ስመጣ ይህም ክሰምታለሁ። እሺ ማስጀመሪያው ነበረች ማለት ነው ቼረንጌ ጀነሪኳ?
አዎ እሺ እሷን አጥፍተው ጠበቁኝ የለችም ማስጀመሪያዋን ነው አሁን በምን ልክበት ኮንታኝ አጠገብህ ሱቅ የለም? ቤስት ቤት ሾፕ እ? እ?
አጠገብህ ቤስት ቤት ሾፕ የለም? አጠገብህ አዳማ እዛ እኮ አለ አይደለ? ብዙ የቤስት ቤት ሾፕ አዎ ከነሱ አሁን እኔ ዳውንሎድ ባደርግልህ እንትን ሊልክ ስለሚችል ከነሱ ተቀበላቸው በፋይል።
ውይ የለም እኮ እዛ ኮሌጅ እኔ ብቻ እኮ ነኝ ያለሁትማ ስለዚህ download ማለት ረጅም ጊዜ ይፈጃል ብዬ ነው። ስለዚህ ዝም ብዬ download ላድርግልህ።
አዎ በእናትሽ አድርጊልኝ አሁን
ሲመጣ